አላገባም አይደል? ማን ሄሎ ሰላም ጤና ይስጥልኝ። እንዴት ነሽ?
እስቲ ቤት
ምን አልከኝ?
እስቲ ቤት ጌም ስፒን በልቼ ብሩን አልሰጠኝም።
እስቲ ስክሪን ሻት አድርጋ ትልክልኛለህ ጌም ሂስትሪህን?
ኬሚስትሪ የለውም ስክሪን ሰዎች አድርጌ ልክ ያለው
ምን ላይ
Five Lion የሚል game ነው።
እኮ ማን ነው ስምክ? እሺ
አህመድ
አህመድ።
አዎ፣ አህመድ ያሲን account ቁጥሩን ልንገርሽ፣
እሺ ንገረኝ።
ዜሮ ዘጠኝ ሰባ ሶስት ቆይ አንዴ
አካባቢ እንደ account ዜሮ ዘጠኝ
ሰባ እስቲ ሶስት ድጋሚ hi hi ብለህ ላክልበት እስቲ።
መ- በ- ቴሌግራም ላይ እዚያው ላይ?
ቴሌግራም ላይ አዎ hi በለኝ አንዴ።
እሺ እሺ አባቴ